Hello?
ሄሎ ሄሎ ሄሎ
አይሰማም?
ይሰማልማ።
እ መርሀባ ነው አይደል?
አዎ መርሐባ ነው።
አዎ፣ እንትን ፈልጌ ነው በመኪና ከድሬዳዋ ወደ ጅጅጋ። በዛ- ድሬዳዋ ነው ያለሽ?
አዎ
ቆረ ሰማ ስንት ሰው ነው?
የመጨረሻውን አገኛለሁ። የመጨረሻውን መኪና كلهم حضرنا ደረበቶች ችገወያን እሺ ቆይ አንዴ ልይልሽ ደረበቶች ችገወያን ያ وق قردة وحبنا نيشيك هي sheeg waxa banaan tobanka iyo labadan ka eg ዛሬ ሙሉ ነው ማ
ሁሉም ለነገ ነው የምታገኘው hello
ዛሬ ምንም hello?
አላገኝም። ሌላው hello hello አይሰማም?
አዎ ዛሬ ሙሉ ነው ማ ምንም አገኝም። እ፣ እሺ
ምን አልሽኝ ምንም አላገኝም። ምን አለ ዛሬ?
ምንም የለውም እ፣ እንትን እያ አዎ ሊ ምንም የለም አዎ ሊስቱን እያየሁልሽ ነበረ ለነገ ነው እንጂ ለዛሬ ክፍት አይደለም እ፣ በቃ እሺ እሺ፣ በቃ አይ፣ እሺ፣ ከአንድ ቀን በፊት ነው የሚያዘው ለዛ ነው እሺ ይሞላል ትላንት እኮ ደውዬ እ፣ እንትን አሉኝ። ስልክም ያነሳልኝ አጣሁ። አርብ ስለሆነ መሰለኝ ጅማ ስለሆነ አምስት ሰዓት ምናምን እ፣ አካባቢ ስንት ደውዬ ሰዓት ነው ነበር።
የደወልሽ አምስት አዎ ሰዓት አካባቢ።
አምስት ሰዓት ላይ እንወጣለን ስምንት ሰዓት ነው የምንመለሰው አርብ ቀን
okay፣ ለዛ ነው ከሰላት በኋላ አዎ አዎ። አይ በቃ በተጠባባቂም አላገኝማ አለ
waiting አጓጉል ምናምን ሆናለሁ እስኪ ደግሞ።
እ፣ ታ- አጓጉል ልትሆኚ ትችያለሽ ሌላ መኪና ካገኘሽ ያው ትሳፈሪያለሽ ግን ለማንኛውም የድሬዳዋ